ትናንትና አስይዤ ነበረ ለአንድ ሰው ብዬ ማለት ነው። አሁን ሁለት ናቸውና ለሁለት ሰው እንትኑን እናገኛለና ትኬቱን አዎ አዎ ቀደም ብለው ለመድረስ ሲሞክሩ ትኬቱ ያገኛሉ።
ስንት ሰዓት ይምጡ? አስራ አንድ ሰዓት ተኩል ይምጡ።
እስከ አስራ አንድ ሰዓት ባለው ቢደርሱ ጥሩ ነው። ሊሞላ አስራ አንድ ስለሚችል ሰዓት አዎ
በቃ እሺ። ስለዚህ ይመጣሉ አስራ አንድ ሰዓት ላይ አዎ ሲኤምሲ የሚካሄድ ኢኮኖሚክስ አዎ፣ ሴሽን አዎ፣ እሺ፣ አናውቅም። እሺ፣ እሺ።
ስማችን ንገሩ